Hello ኤሌክትሪክ
አብስልን እኔ የደወልኩት ፍሊንትስቶን ሆምስ ነው የደወልኩት።
እ ፍሊንትስቶን ሆምስ
ሳነስ ትይኛለች ብዬ ነበር። ዝም ስትይኝ እኮ ነው።
Okay።
ቤት እ ምን አለ አነስ ያለ ቤት ቤት አለን ከስቱዲዮ ጀምሮ እስከ ባለ አራት መኝታ አለን።
ስቱዲዮ ጀምሮ እስከ ባለ ባለ አራት ቦታ አዎ።
አይ አነስ ያለ ነው አቅሜ አነስ ያለ ነው እና አነስ ያለውን እስኪ ንገሪኝ።
እሺ ወጣ ወዳሉት ወደ አያት ጣፎ ሰሚት ጀሞና ቱሉ ዲምቱ አለ።
ጀምር ከሁለ- አዎ ከሁለት ነጥብ ሁለት ጀምሮ አለ። የት አካባቢ ነው ያሉት እርሶ?
ጀሞ ይሻለኛል።
እሺ ጀሞ አለን።
ጀሞ ምን ይዛል?
ጀሙ ከመስታወት ፋብሪካ ጀርባ ከመስታወት ፋብሪካ ጀርባ እ፣ ከሰላሳ አንድ ካሬ ጀምሮ እስከ ዘጠና ሶስት ካሬ አለ።
እሺ ለንግድ የሚሆን ቦታ አለ እንዴ?
ምን አሉኝ?
ለንግድ የሚሆን ይሄ አለ።
መኖሪያ ቤት ብቻ ነው ወይስ ለንግድ ማለት?
አይ ል- ሱቅም አለ። እየተሰሩ ያሉ site ኦች ናቸው። ከሁለት አመት እስከ ሁለት አመት ተኩል ባለው ጊዜ ውስጥ የሚጠናቀቁ በዛ ጊዜ የሚጠናቀቁ ናቸው። ሙሉ መረጃ ለመውሰድ ቢሮ ብቅ ማለት አይችሉም።
አዎ ብዙ ነው።
Okay፣ ወይ ሰው ልላክሎት ከቻሉ ሙሉ መረጃ እሺ።
ቢሰጡት
መከኒሳ አካባቢ ነው።
መከኒሳ ዛሬ ይችላሉ። አሁን ብልክሎት
አዎ ስድስት ሰዓት ላይ ከአምስት ተኩል እስከ ስድስት ሰዓት ከአምስት ተኩል እስከ ስድስት ሰዓት። እሺ፣ ስሙትን ሊያዝ ሳዳት ማን አሉኝ?
ሳዳት ሳዳት ሳዳት መከኒሳ ነው ያሉኝ አይደለ? ሄሎ አዎ
እሺ፣ ይደወልሉታል። Hello እሺ እሺ እሺ፣ ማስታወቂያውን ከምን ላይ ነበር ያገኙት? ይቅርታ።
ሬዲዮ
እሺ እሺ፣ መልካም ቀን።
እሱማ ከድሮ ጀምሮ banner ላይ እናየዋለን። አሁን ስንፈልግ ነው የሚደወል።
እሺ እሺ እ፣ ቢልቦርዱ እንደውም ብዙ ሀሪፍ ነበር። አሁን ግን አ- የሰማሁት ከሬዲዮ ነው።
እሺ፣ ይደወልሉታል። በቃ እሺ እሺ፣ መልካም ቀን። ቻው